Hello ሰላም ነው።
ሰላም
ምን መሰለሽ መቅደብ ባላለው እና ነበርና እሺ
አንዷ ግን join ያደረገችው ከኔ ጋር ሶስተኛዋ ዝም ብላ ነው አላውቃትም አያውቋትም አዎ እና ስልኳን ወይ ብትሰጪኝ እና አስረክባት ምናልባት block ኤን አይታ ከሆነ የተቀበ join ያደረገችው ማለት ነው እሺ በዚህ ስልክ ነው አይደል order ያደረጉት አዎ በዚህ ምን ነበረ አይተሙ
ሽንኩርት ሽንኩርት እሺ እርሶ ላይ የሺ ድንበሬና ጽጌ ያለች ልንገሩት የጽጌን ንገሪኝ እና ደውዬ ላስክባት እሺ ዜሮ ዘጠኝ አርባ ስድስት አርባ ስድስት ሰላሳ ስድስት ሰላሳ ስድስት ይቅርታ አንዴ ቆይ ዜሮ ዘጠኝ አርባ ስድስት ሰላሳ ስድስት እሺ ሀያ አራት ሀያ አራት አራት ሀምሳ አንድ ሀምሳ አንድ እሺ አመሰግናለሁ እሺ አመሰግናለሁ በጣም መልካም እሺ እሺ መልካም